ሄሎ
ሄሎ sister የሚያስጥሉን ቤት ቤት ሄሎ መረጃ አልደረሳችሁም እንዴ? እንትን በፌስቡክ ልኬ ነበር እንትን ሶስት መቶ ብር ማለት ነው deposit አድርጌ አልገባልኝም account ኤ ላይ።
እሺ በፌስቡክ ነው የላከው?
አዎ እሺ እናየዋለን።
ቅድም ነው የላኩት። ቆየ እሺ እሺ።
ወይም በዚሁም እንደዚሁ check ማድረግ አይቻልም እንዴ?
ቴሌግራም check አለ።
አለክ? ቴሌግራም ካለክ ቴሌግራም ላይ ላክልን።
ቴሌግራም እምቢ አለኝ እኮ ማ- መላክ አትችልም አለኝ። እናንተ ጋር ስ- ስልክ save ካረጋችሁ እንጂ አይገባልኝም። እንደዛ እኮ ያው ቁጥራችንን አታውቀውም የቴሌግራሙን?
ያ ዜሮ ሶስቱ ነው አዎ እዛ ላይ ነው የምልክልን እኮ።
አ- እም- እምቢ አለኝ እኮ ታዲያ የኔ በቃ እሺ ስ- ፌስቡክ ላይ የኔ ስልክ እናየዋለን።
ማለት እሺ ለቻፓ እናሳውቃለን። ፌስቡክ ላይ እናየውና
አሁን የቱ እኛ- የትኛው ነው ቻፓ እንትኑ ነው እንዴ? ያ ፋይናንሱ ነው ቻፓ?
ይኸውልህ አባት አ?
አልገባልኝም ነው ያልከው?
አዎ message አልገባልኝም። አዎ ልከሃል አይደል? ፌስቡክ ላይ አዎ አሁን በእንትን አየዋለሁ፣ ሜሴንጀር ልካለሁ።
አሳውቅልሃለሁ። ለቻፓዎች ጠብቀኝ ይገባል።
እሺ ቻፓው ስልካችሁ እስቲ ንገረኝ። እኔ ራሴ ደውላለሁ።
እኛ ማሳወቅ አለብን።
እናንተ ማሳወቅ አለባችሁ።
አዎ እሺ እስቲ ጥሩ። ምነው system ተቀይሮ ነው እንደ ሰሞኑ ምንድን ነው?
አሁን ነው የተበላሸው። ያንተ ብቻ አይደለም የሁሉም ነው።
እሺ ያስተካከሉልኛ። አሁን እሺ እሺ እሺ ይገባል። እሺ ማን ነው የሚለው ፌስቡክ ላይ ስምክ?
እኔ እ
እንትን ኦማር እሺ በቃ ኡማር አሳውቅልሃለሁ። ለቻፓዎች ትንሽ ጠብቀኝ፣ እመልስልሃለሁ አሁን እሺ እሺ።